ይዘምራሉ እንተስኖት ቤቴንም ስራው አሳምሮት ይዘምራሉ እንተስኖት እውነትም እንተስኖት እንኳን አመለኩት እንኳን አመለኩት እውነትም እንተስኖት እንኳን አመለኩት እንኳን አመለኩት
ተስኖት ከስንቱ ቦታ አውጥቶኝ ምን ተስኖት
ብኖር ፈቀደኝ ምን ተስኖት እስከዚህ አራመደኝ ምን ተስኖት ከፍ አድርጎ አቆመኝ ቤቴን ሰራው አሳምሮት ይዘምራሉ እንትስኖት ቤቴን ሰራው አሳምሮት ይዘምራሉ እንትስኖት እውነትም እንተስኖት እንኳን አመለኩት እንኳን አመለኩት እውነትም እንተስኖት እንኳን አመለኩት እንኳን አመለኩት ምን ተስኖት ጀምሮት ራሱ ጨረሰው ምን ተስኖት እንዳለኝ ለብቻው ሰው ምን ተስኖት ትልቁን ትንሽ አረገው ምን ተስኖት አቅሙን ልኩን ነገረው ምን ይሳነዋል ምን ያቅተዋል ምን ይሳነዋል ምን ያቅተዋል ምን ይሳነዋል ምን ያቅተዋል ምን ይሳነዋል ምን ያቅተዋል
ምን ተስኖት ይችላል ብዬ ሳመልከው ምን ተስኖት ስኮራበት ቆይቻለሁ ምን ተስኖት ሁሉ አምሮ አይቻለሁ ምን ተስኖት ዛሬ ብዙ አወራለሁ ቤቴን ሰራው አሳምሮት ይዘምራሉ እንትስኖት ቤቴን ሰራው አሳምሮት ይዘምራሉ እንትስኖት እውነትም እንትስኖት እንኳን አመለኩት እንኳን አመለኩት እውነትም እንትስኖት እንኳን አመለኩት